እናቱ ከቴሌ ብር ሰባት መቶ ብር አንዴ አምስት መቶ አንዴ ደግሞ ሁለት መቶ አልገባልኝም ወደ ቤት ቤት ግን ከቴሌ ብር ነው የወሰድኩት።
ከቴሌ ብር ወደ ቤት ቤት ነው አዎ ቤት ቴሌ ብር ጋር ደውዬ ደግሞ ከኛ ወጥቷል። ያው message አንተ ጋር ነውና ቤት ቤት እንጠይቃለን።
ላክልን አንዴ።
ቴሌግራም ላይ አዎ እሺ፣ በይሄ ቁጥር አይደለም በሌላ ነው። እሺ ና ይልኝ።
እኮ አይ ቴሌግራም ላይ ላክልን message ኡን።
አይ ቴሌግራማችን ታውቀዋለህ?